ዋሽንግተን ሕክምና ማዕከል ጤና ይስጥልኝ።
አቤት።
አምቡላንስ ፈልገን ነበር እናንተ ጋር ለመምጣት
እሺ፣ ኬት ነው
እ?
ኬት ነው የሚመጡት?
ከምኒልክ
ምን ፈልገው ነው? አምቡላንስ ኤኮ ኤኮ ኢኮ?
ታዞልን ነበረና እ
አጋጣሚ እንትኑ አምቡላንስ የለም አይ ኢኮ እኛ የለንም እ?
ዛሬ የሉም ኢኮ የሚያነሱ አሁን ጭራሽ ስራም የለም እ ስራም የለም እናንተ ጋር ምን የለም?
እ፣ ምርመራውም የለም
አይ አዝ- ዛሬ የኢኮ ማለት የልብ ሐኪም ናቸው እና የልብ አ፣ አ፣ እሳቸው የሉም ዛሬ። ነገ ጠዋት እኮ- ነው ያሉት ከሁለት ሰዓት እስከ እ።
ስድስት ተኩል።
እና ምርመራውን ማድረግ አንችልም አዎ እሳቸው ከሌሉ እንዴት ታደርጋለህ?
ወይ?
እሺ